ሄሎ ሰላም ነው። አቤት አቤት።
እግዚአብሔር ይመስገን።
የሆነ ቶይሌት አይቼ ነበር ኦንላይን
ምን አይቼ ነበር?
ቶይሌት መኪና እሺ
ዶልፊን ማለት ነው።
እሺ እና ሁለት ፕራይሱ ስንት ነው ምን ያዩት?
ነው? እ?
ሁለት ሺህ ስንት ነው ያዩት?
ወዴት እዚህ ላይ አልተገለጸም።
ወደ ድማ አለ። ምን ላይ ነው ያዩት? ቴሌግራም፣ ቲክቶክ።
ቲክቶክ
ቲክቶክ ላይ ማካታች የለም።
ከታች ከታች ቀይ መኪና ነው የለም።
ቀዩና አ እሺ አንድ አለበት ባንክ ብላ ነው ፖስት የተደረገው።
አ ባንክ
አንድ ነጥብ ስምንት ለእጅ ይፈልጋል።
አለበት ስምንት ስል ለእጅ ይፈልጋል
እሺ ባንክ
እኮ ባንክ አንድ አለበት። አንድ ላይ ሁለት ነጥብ ስምንት ሁለት ነጥብ ስምንት እሺ እሺ